ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና በበራ ውሃ ያፈለከን ምድረ በዳን ወንዝ ያደረከ ሁሉን የምትችል ኤልሻዳይ ነህ፣ አንዳች ነገር የለም የምሳነ ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና የተከልከው ነው ለምልሟል፣ የዘራው ፍሬ አፍርቷል፣ የተራቡትን አጥግቧል፣ የተጠሙትን አርክቷል። ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ዙሪያውን በግንብ አጥረሃል፣ ድንጋዩን ለቅመ አውጥተሃል። ጠላት እንዳይጎዳው አንተው ራስህ ከልለዋል በመንፈስ ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ወይኑን አንተ ወደኸዋለና መስዋዕትም ሆነለታልና አሁንም ያድጋል ያፈራል ዓለምን ሁሉ ይሞላል። ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና ኢየሱስ ከፍ በል በምስጋና በምስጋና ኤልሻዳይ ነህና ከፍ በል በምስጋና